ስለ ሰላም ጤና ይስጥልን ቤት ቤት
ኧረ deposit አድርጌ ነበር አልገባልኝም account ኤ።
እሺ deposit message ልከህ ነበር ቴሌግራም ላይ?
አዎ
እሺ አንድ እየላክንላቸው ስለሆነ ትንሽ ጠብቁን እሺ።
ኧረ ጨዋታው እያመለጠኝ እኮ ነው።
ያው እሺ ለእንትኖች ትልክላቸዋለህ ለምኖች ለቻፓ ቻ በቻፓ አይደል ያደረከው አ እኮ ቻፖች ናቸውና በእነሱ side ስለሆነ እኔ እኮ account ኤ ላይ እንዲገባ ነው የምፈልገው።
እኮ አውቃለሁ። ከእነሱ ወደኛ አልተላለፈም ለዛ ነው
እና ምን ላድርግ?
እኮ ጠብቀን እኛ እየላክንላቸው ስለሆነ ትንሽ ጠብቀን እሺ።
እሺ ብዙ list ስለሆነ ነው እሺ። የእነሱ fail አድርጎባቸው ነው እሺ እሺ አባቴ መልካም እሺ